ጤና ይስጥልኝ ቤት ቤት
ሰላም ነው አባ፣ እንዴት ነሽ?
እግዚአብሔር ይመስገን። ምን እንርዳ?
የእንትን ዛሬ እየተጠቀምኩበት ነበር። ከናዝ ነው የምደውልልህ። ከአሸሪ ሀና የሚል ንብረት ገንዳራ ማለት ነው እሺ
እና ነው እንትኑ ዩዘር ኔው
እሺ እና ሎክድ አውት አደረገና ፊቱን ፓስወርዱን እና ዘርኔውን ሰፍቶ እምቢ አለኝ።
አልሰራም እያለ ነው።
አዎ፣ እምቢ አላስገባም አለ። እስኪ ጠዋት ላይ አሁን ላይ ነው እምቢ ያለው ወይስ ጠዋትም አዎ።
ጠዋት አስገብቶ አሁን ላይ እምቢ ያለ?
አሁን ቢያ- በማል እየተሰራ ጠፍቶ ሲመጣ እምቢ አለ።
እሺ።
እንደገና ሁለተኛ ደግሞ የዚሁ የያሩ ማለት ነው እንትኑ back office ኡ አይሰራም።
ያ- ምንድን ነው የሚለው?
back office ኡ እም፣ ምንም እሱ ጭራሽ ሲገባ display አያስገባኝም።
የለውም?
አዎ፣ load አዎ፣ load አያደርግም። ዝም ብሎ የሚሽከረከረው የባክ ኦፊሱ ማለት ነው። እዚህኛው አዎ።
ደግሞ ካሸሩን ነው ሀና ካሸሩ ያልኩክ እም፣ ኢንዲስክ ልክ ያለው እንትን ላይ ሰፖርት ቲም ላይ እሺ ንብረት አዳማ የሚለው ነው።
ንብረት ገንዳሃራ አ፣ ሀና የሚል ካሸሪ ስም ሀና አግና- በማ በማ በማ ስም ነው የላክልኝ ንብረት ንብረት እ፣ ንብረት ንብረት አዳማ የሚል አግኝቻለሁ። ገንዳ አ፣ አዎ፣ ንብረት አየሁት፣ አዳማ አየሁት።
ገንዳሃራ ይዘርሱም ልኩላ ሀና የሚል ነው።
እሺ የኢኒዴስ ኩል ላክልኝ እንትኑ ኤኒዴስ የጂአር ኩል- ባኮቪች ቼክ እንዳደረገው ልከዋል።
እ- እሱንም ኤ- ኤኒዴስ ኩል ልክ ያለው ካሽሪ ዴስክቶፑን ማለት አልሰራ ያለው በቃ እሺ እና ያህንን ኦፊሱንም ቼክ አድርግልኝ።
እሺ ቼክ እናደርጓለን። በቃ እዛው አሳውቃለሁ ቴሌግራም ላይ።
እሺ እሺ።